hello ጤና ይስጥልኝ ሚካኤል።
hello hello አይሰማም?
sister እሺ
የኔ account ኢ ሀምሳ ብር ከትቼ በቴሌ ብር እሺ ከዛ እስካሁን ገና አልገባም መቼ ነበር የከተትከው?
ሰዓቱ
ዛሬ ነው ዛሬ ነው?
አዎ አሁን እሺ ነው Best Bet ቁጥርህን ንገረኝ።
እ?
Best Bet ቁጥርህን ንገረኝ።
ያ ወይ ወይ ቤስት ቢል እህ የቤስት ቢል አዎ ቁጥርህን ንገረኝ።
ዜሮ አምስት ዜሮ አምስት ዜሮ አምስት ዜሮ ዘጠኝ አልክ አዎ አስራ አምስት አስራ አምስት አስራ ሁለት አስራ ሁለት ሰባ ስድስት ሀምሳ
ሰባ ስድስት ሀምሳ
አዎ
እሺ ጠብቀኝ።